አማራጭ ይመጣላቸዋል አይደለ? ለእርስዎ ሳይሆን
ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሰላማዊት ከ ChipChip ነበር የምንደውለው።
እሺ ሰላም አላችሁ? እንዴት ዋልሽ?
ወይ አለን ደህና ነን። ያጣለሁት ሰው አለ እ?
ከ ChipChip ያልመጣሎት item አለ? ይቅርታ አይ የለም፣ ትናንትና መጣልኝ። ቲማቲም ዘግይቶ ነበር። ትናንትና አዎ።
መጣ።
ten kg ቲማቲም አስር ኬጂ እሱን ተረክበዋል።
አዎ።
የቀረቦት የለም።
የለም ሌላ እናመሰግናለን። እሺ መልካም። እሺ